hello ጤና ይስጥልኝ ዶምቲ hello hello hello አቤት
hello እናት አቤት
ድንቅ ልጆች ለመላክ ምንድን ነው የሚደረገው?
ድንቅ ልጆች ለማስመዝገብ ነው። እጹብ ድንቅ ልጅ
አዎ ድንቅ ልጆች
እ ድንቅ ልጆች ሳይሆን እጹብ ድንቅ ልጆች ነው አሁን ላይ ማስመዝገብ የሚቻለው እድሜያቸው አምስት ዓመት እና ከዛ በታች የሆኑ እና የእናንተ ቤተሰብ ያልሆኑ እ ከዛ ደግሞ ልዩ ተሰጥኦ ወይም ታለንት ያላቸውን ልጆች ደውሎ ማስመዝገብ ይቻላል። ያው ግን ህጻናት ሳይሆን ደውሎ የሚመዘገቡት ሌላ ሰው የሰፈር ሰው ወይም ጎረቤት ደውሎ ማስመዝገብ ይችላል። እሺ ማዬ አመሰግናለሁ።